ሌላ ሰላም ጤና ይስጥልኝ። ቤት ቤት ከራር ነኝ። ባኮም ልርዳው?
ሰላም ነው። እንዴት ናችሁ?
አለን እግዚአብሔር ይመስገን።
ካሽር ቁጥር እንዲያዝ ፈልጌ ነው።
እሺ ከቻልኮ አስራ ንገረኝ።
አስራ ሶስት
አስራ ስድስት አስራ ሶስት አስራ ሶስት አስራ ሶስት እሺ
ሰባ አምስት ሰባ አምስት
ዜሮ ሁለት ዜሮ ሁለት
አርባ ስድስት
እሺ ሶስት ጨዋታ ውጭ ይሆናል። እሺ
ውጭ ሆኗል ነው ወይ ብሎክ ተዘርጓል?
ልክ አይደለም። ሶስት ጨዋታ ውድቅ ሆኗል።
እሺ
ስለደወልክ እናመሰግናለን። መልካም ቀን ይሆንላል።